ያው ጤና ይስጥልኝ። ቃል ኪዳንን ከቤት ቤት ምን ልርዳው?
የሆነ ትኬት ነበር እና ቦነስ አልተለቀቀልኝ።
እሺ cashier code ነው የትኬት ID ውን ይንገሩን።
አስራ ሁለት አስራ ሰባት እሺ ስልሳ ስድስት አስራ አራት
እሺ አንድ የተራዘመ ጨዋታ አለ አይደል?
የተራዘመ ሳይሆን ትላንትማ አይቼው ነበር። የሴቶች የሴቶች አይደል ሌንስ ነው ሊል የሚለው አዎ አዎ
ሶስት ለሁለት ነው ያለቀው። አይቼው ነበር። እ እዚህ ጋር ደግሞ እያሳየኝ አይደለም ውጤቱን ግን ቆሻ አንዴ ትንሽ ደቂቃ የጠብቁኝ ቼክ ላድርግ።
እሺ
እሺ ወይ ያዩትን result ቴሌግራም ላይ screenshot አድርገው ይልኩልናል።
የትኛው ያሸነፉበት ነው?
አዎ አዎ እሺ እናየዋለን። እሺ መልካም ቀን።
እሺ